ሄሎ ሄሎ ሰላም ጤና ይስጥልኝ።
ሰላም።
ከቺፕቺፕ ነበር የምደውሉት።
እሺ እሺ።
ሳራ ኖት?
አዎ ሳራ ነው።
okay በሀያ አንድ አዘው ነበር ነጭ ሽንኩርት።
አዎ አዎ።
በጣም ይቅርታ warehouse ስለሌለ ለሌላ ቀን እንዲመጣሎት ተጠይቆት ነበረ።
okay አድርገ- ምን ያህል ይቆያል?
product ኡ ገና አልገባም። ነገ okay።
ምናምን ይገባል። ሲገባ እናሳውቀውታለን፣ ይመጣሎታል።
እሺ እሺ። በዛው እ, ቀይ ሽንኩርት እንትን ብዬ ነበረ።
እሺ ከዛ ሌሎቹ ሳይገቡ 24 ሰዓት ሆኖና እንትን አለ ዘጋ።
fail አደረገ። fail ካደረገ አዎ።
ብሩ ነው የሚመለስለት፣ ይመለሳል።
እንደዛ ብሩ።
ነው። ስለዚህ ሌላ ግን ይመለሳል።
ልዘዝ በአዲስ ማለት ነው።
ይቻላል። አዎ ማዘዝ እሺ፣ ይችላሉ። okay እሺ፣ እሺ።
አመሰግናለሁ።
መልካም ቀን። እሺ።
አሜን።